hello ጥንሽ ጥንሽ ችፕ አብስጥልን ተደውሎ ነበረ። ሰብለ ነኝ።
okay ሰላም፣ እግዚአብሔር ይመስገን።
order ያልመጣሎት ነበር እንዴ? እሱን check ለማድረግ ነበር የደወለው።
አሁን ነጭ ሽንኩርት አልመጣልኝም። አራት ኪሎ አራት ኪሎ ነጭ ሽንኩርት።
ሮብ ዕለት ታዞ okay ቲማቲም እና ሐሙስ- አቮካዶ። አዎ ወስጃለሁ። ሌላውን እንትን ነጭ ሽንኩርት ብቻ ነው የቀረኝ።
በቃ አራት ኪሎን እሺ፣ ነገ አስልክልዎታለሁ። የት ይምጣሎት? location እዩር ነው እየወር ነው።
ቸርችል። አ ቸርችል እዩር።
ኦኬ እሺ፣ ሰብሊ በሚል ነው አይደል?
አ እሺ እሺ እሺ እሺ እሺ አባ እሺ፣ መልካም ቀን እሺ።